ሄሎ ሄሎ፣
ወይ እንዴት ዋልሽ?
እንዴት ነሽ?
አለው። እንዴት ነሽ?
ደህና ነሽ?
ምን ነው ድምፅሽ ተኝተሽ?
ገደም ብዬ አዎ፣ ድምፅሽ የተኛ ነው የሚመስለው።
እ?
የተኛ ነው የሚመስለው ድምፅሽ።
አልተኛሁም ግን ገደም ብያለሁ።
እም፣ ምን አልሽ? ተነስተሽ አልትራሳውንድ
ደህና ነኝ።
ከሰዓት?
አዎ እንግዲህ ብለዋል
አይ በቃ እንዴት ሆንሽ ልበልሽ ብዬ ነው።
እ?
አልትራሳውንድ ብለውኛል ስላልሽ እንዴት ሆንሽ ልበልሽ ብዬ ነው።
እ አዎ ገና ነው ምንም አላገኘሁም። አይተውኝ የለ ጥሩ፣ ስኳሩ ጥሩ ነው።
እሱ በቃ ተፈለገ ተመስገን። በቃ ዋናው ዋናው እሱ ነው።
አዎ ፎቶ ሳታነሺ እንጂ ሳላነሳሻ
አዎ እውነት እሱ እውነት ነው፣ ይገባሻል። በእናትሽ ወይ ትዝብት ነው ትርፉ።
ኧረ ትዝብትማ አይደለም እ
የተኝ ለም ተሸፍቲ የቶኛ አሁን ኦንላይን ላይ አነሳሻለሁ። በቃ እም ላይ ባንሽን በቃ
በቃ አነሳሻለሁ መጥቼ
እሺ
በቃ እሺ፣ እደውልልሻለሁ።
እሺ ቻው።